ነው እምቢ አለህ? በል በቃ ቻው።
ባትሪ ዘግቶ ነበር።
ባትሪ ነው?
ወይሰ ዘግታ አሁን ቻርጅ አደረኳት።
ኧረ በል እንግዲህ በሰላም ደር። በል ቻው በል
አይዟችሁ እንግዲህ
በል በል በል በሰላም ደሩ። አይዟችሁ።
እሺ እሺ። ያው እ አበው ጋር ነው ቻው ምንባባል። ገመድ ፍለጋ መጡ።
የማን ነው አባው?
አበው የሻለም ድርቆሽ አሳጭደዋል።
ኧረ አለ እንዴ?
አዎ እዚያ የለ ነው እስከ ማሽላ ምናምን ምናምን እየተራወጡ ነው።
አ ቆይ ልደውልለት እንዲያውም
አሁን እየሄደ
ሄደ።
እየሄደ ነው። ሄደ ገመድ አንድ ገመድ ይቻገኝ።
ቆይ ልደውልለት። እሺ በል ቻው በል ቻው። እሺ
ቻው